Hello. Hello.
Hello Hello፣ ይሰማ በሆነ ምን አልከኝ? Hello Hello.
ያው
ኢትዮ ቴሌኮም ነው የምደውልልህ።
ከኢትዮ ቴሌኮም እሺ።
የ contact center request አድርጋችሁ ነበር አይደል?
የምን የምን ኮል ሴንተር ሪኩዌስት አድርጋችሁ ነበር።
አዎ፣ ፊት አዎ።
ለፊት ስለ አዎ፣ መንግስት ተደርጎ ግብር ነበር።
ለማድረግ ነበር።
እሺ እሺ
እኛ በየቀኑ ከአራት ተኩል እስከ አምስት ተኩል ድረስ ሁሌ ትሬዳለን። ኦንላይን ትሬኒንግ ማለት
የት የት አልከኝ?
ኦንላይን ነው ትሬኒንግ።
ይቀርባል ድምጼ ይሁን ልንቀረቀስ እስኪ ምን አልከኝ አሁን?
ይሰማለው አዎ
በየቀኑ እኛ የኦንላይን ትሬኒንግ እንሰጣለን ከአራት ተኩል እስከ አምስት ተኩል ማለት ነው። ከሰኞ እስከ አርብ ነው ትሬኒንግ እና የተመቻችሁ ቀን ላይ አዎ፣ ከሰኞ እስከ አርብ ከአራት ተኩል እስከ አምስት ተኩል ነው እሺ training ኡ። online በ Google Meet online training system እንዴት እንደምትጠቀሙ እ፣ እና agent ኦች እንዴት call እንደሚያነሱ እ፣ እና ደግሞ platform ምናምኖቹን እ፣ training እንሰጣለን እሺ እና እናንተ የሚመቻችሁን ቀን ምታብሮን ነበር አደዋወል
Okay መልሼ ልደውልልህ እንዲሁን ልጠይቅ እዚህ እና ምክንያቱም እኔ technical ነኝ እንጂ እዛ ቴሌ call center ኡ የሚመለከታቸው ሰዎች አሉ። እነሱን እ፣ ተና- አነጋግሬ ልደውል